ሰው ልሽ ልሽ እንደ ሰው ቀርቦ ማወቁንስ ልቤ ማይደፍረው ቀርቦ ማወቁንስ መቼም አልደፍረው እንደ አገሩ ልሽ እንደ ከተማው እንደ ሰው ልሽ ልሽ እንደ ሰው ቀርቦ ማወቁንስ ልቤ ማይደፍረው ቀርቦ ማወቁንስ መቼም አልደፍረው ሆይ ነፋስ እንዳነሳው አሆ እንዴት የፈገለባ አሆ ባይን የገባ መውደድ አሆ ይወጣል ወይ በንባ አይ ማነቆ እንኳን በሰው አይ ሲዋደር ከቀንበር አይ ተከድኖ በሰደ አይ አወወው ይመስላል ኧረ እንዲያው ውበቷን ከምንጭቷ ከሰማይ አጥርቶት በፈቃ ስኪረዳ በኮከብ መስሎት ጥበቡን ተጠቦባት ጥሎብኝ ጥሎሽ ላይ ዘዴ አጣው ጨነቀኝ ወይ እዳ ገባው እኔ። ኧረ እንዲያው በኔ ኧረ እንዲያው በኔ ኧረ እንዲያው እንደ አገሩ ልሽ እንደ ከተማው እንደ ሰው ልሽ ልሽ እንደ ሰው ቀርቦ ማወቁንስ ልቤ የማይደፍረው ቀርቦ ማወቁንስ መቼም አልደፍረው እንደ አገሩ ልሽ እንደ ከተማው እንደ ሰው ልሽ ልሽ እንደ ሰው ቀርቦ ማወቁንስ ልቤ የማይደፍረው ቀርቦ ማወቁንስ መቼም አልደፍረው ሆይ መድኃኒቴን ሳውቀው ሆይ የፈራ ልቤ ሆይ ነድጄ ላልቅነው ሆይ እኔስ ተንገብግቤ